ሰላም ጤና ይስጥልኝ።
ጤና ይስጥልኝ እግዚአብሔር ይመስገን።
አለ
እ ድምፅ ላይ የሚደውሉትን ልታወቅ hello hello፣ ሄላ ወይ ሰላም ነው እግዚአብሔር ይመስገን።
አለን። እግዚአብሔር ይመስገን። እ ስራ ለመቀጠር ፈልጌ
YouTube ላይ መ- ማስታወቂያ አይቼው ቪዲዮ ላይ ነበር።
ታስተው ከቪዲዮ ስር መመዝገቢያ link አለ። በዛ link እሱንም አረኩኝ። አዎ እኮ ተመዝግበሃል።
በእሱ ተመዘገብኩ። አዎ አዎ፣ ስለዚህ እንደውላለን። ገና አሁን መጻፍ ስላልጀመረ ነው።
okay። እሺ አመሰግናለሁ።